ጤና ይስጥልን ቤት ቤት ነው የምንረዳው?
አዎ ሰሞኑን ችግ- ችግር አለበት።
ምኑ ነው ችግር ያለበት?
እ hello ነው ችግር ያጋጠመ?
ያጋጠመን ነገር ሀሪፍ odd ላይ ሲሆን stuck ያ- ያደርጋል። ሀሪፍ odd ላይ ሲሆን ማለት ነው Aviator ኡ ይችን ሶስት ቀን ማ- ማለት ነው። ግን ክዊክ ክዊክ ብር ላይ ግን በጣም normal ነው የሚሰራው። ቀ- ቀጥ ብሎ ማለት ኔትወርክ ነው እንኳን እንዳይባል ማለት ነው። የእናንተ ብቻ ስለ- ስለተመቸን ነበር መጀመሪያ ላይ እየጠቀምን እያለ ነው።
ያው ግን ምን አለ መሰለህ እኛ እዚህ ቁጭ ብለን እሱን አናስተካክለውም። ኮምፒውተር ነው ልክ odd ኡ ሲበዛ adjust የሚደረግ odd ኡ ሲያንስ የሚስተካከል ምንም ነገር የለም። ተረዳኝ። ምናልባት አጋጣሚ ሊሆንብህ ይችላል እንጂ እኛ አዎ።
እዚህ የተቀመጥነው እናንተን support ለማድረግ ነው። የሆነ አይነት ችግር ካጋጠማችሁ ምናምን እንጂ እኛ game ኡን አና- አናስተካክልም። ራሱ ኮምፒውተር ነው፣ ከኮምፒውተር ጋር ነው የምትጫወቱት። እሺ አባቴ፣ ሌላ የተለየ okay።
የምናደርገው ምንም ነገር የለም እዚህ ካሊ አጋጣሚ ጉዳይ ሊሆን ይችላል እና እየቆየህ እየቆየህ ሶስት እያረፍክ ቀን ምናምን stuck ያደርጋል የእናንተ ላይ ማለት ነው።
እኔ እንጃ ብቻ Aviator ቤት ግን ቢት ላይ- connection ቆንጆ connection እንደሚፈልግ አውቃለሁ። በጣም አዎ።
low ከሆነ connection ህ አንዳንድ ጊዜ እንደበረረ እንኳን ሳታየው ይጠፋብሃል። ግን አዎ።
odd ኡ ትልቅ ሲሆን እዚህ adjust አዎ።
የሚደረግ ምንም ነገር የለም። እሺ መልካም እድል እመኝልሃለሁ። መልካም ቀን ይሁንልህ።
አንቺ እሺ